ሰላም hello ይሰማል ይሰማል ይሰማል።
ኤፍሬም ነኝ ከአርባ ምንጭ እና እሺ ኤፍሬም፣
እ፣ አንድ customer ነበር ኦንላይን የሚጫወት እሺ
ወስድዶ ከቴሌ ብር deposit አድርጎ ነበር ወደ ራሱ account እሺ
እ፣ አልገባለትም?
ሶስት ሺህ- አልገባለትም።
እስኪ የ Best Bet ቁጥሩን እ፣ አለ
አዎ ንገረኝ እስኪ።
የዘጠኝ አስራ አምስት እሺ
አርባ አምስት አርባ አምስት
አስራ ሁለት አስር ስምንት አስር መቼ ነው deposit ያደርገው?
አሁን አሁን አደረግኩት አለ።
አሁን ላይ ያደረገው ስንት ብር ነው?
አዎ፣ ቢያንስ ከአስር ደቂቃ ከአስር ደቂቃ በፊት እንደደረሰ እ
ስንት ብር ነው?
ሶስት ሺህ ብር ሶስት ሺህ ብር።
አ።
እሺ ገብቶለታል። አሁን check ያድርገው። እሺ እህ፣ አሁን ገብቶለታል። check ያድርገው።
እሺ thank you ችግር የለም።